hello ጤና ይስጥልኝ ሚስቱን hello አቤት አብረን ስብን hello ቤት አቤት አይ የሆነ ምዝገባ ሲባሉ ሰምቼው ነበረ በኤፍኤም ትላንት ወጣ ትላንት ወጣ
እሺ ምን ላይ ነበር የሰሙት
እ ምን ላይ ነበር የሰሙት
ለማግ ነው እ? እ?
ኤፍኤም ኤፍኤም ላይ እሺ ስለ አክሲዮኑ ነው ስለ ቤቱ ነው
አይ ሳይሆን ምዝገባው የሆነ ነገር አወሩት እንጂ እሱን አልሰማውም ብዙ ያው ቁጥሩ ወስጄው ነው ተውኩት ዝም ብዬ ማለት ነው እሺ ምዝገባው share ነው share እየሸጥን ስለሆነ አዎ share ኡ ነው አዎ share ኡ ይሆናል የሰሙት አዎ እሺ አ- እንትን share ኡን ይፈልጋሉ መግዛት አዎ አዎ እሺ የት አካባቢ ነው ያሉት
ያው እኔ ያለሁት ነገሌ ቦረና ነኝ እሺ
ነገሌ ቦረና ነኝ ያለሁት እሺ አሁን ስምና ቁጥር እየመዘገብን ሐምሌ አንድ ነው ሽያጭ ሸ- ሰኞ ነው የምንጀምረው ሽያጭ ሰኞ ልደውሎት እሺ እሺ ማን ልበል ስሞትን
አዱኛ ሳይዲ
እሺ እደውሎታለሁ ሰኞ ሰኞ ስለምንጀምር እሺ በቃ ግን ቆይ እንዴት ነው ግን ከተመዘገበው ግን ምን እንዴት ነው አወጣጡ ከሀያ ሺህ ጀምሮ እ?
እስከ ሁለት ሚሊዮን መግዛት እችላለሁ ሁለት ሚሊዮን አዎ ድረስ መግዛት እችላለሁ እሺ በቃ እሺ እሺ